hello
አቤት ሰላም ጤና ይስጥልኝ ቴሌቢ አብሮ ይስጥልን አለን ምን ልርዳዎት
ጌሙ ምን ነበር
ቴሌቪዥን game ነው ጌሞችን ሲጫወቱ ሽልማቶች አላቸው ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ
ጌሙ ምን ላይ ነው የሚመጣው ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ
መርጫለሁኝ
ምን አሉኝ መርጫለሁ
ም- እኮ ስለዚህ ሶስት ቁጥር ላይ ለመጫወት የሚል አለ
እሺ እሺ